ዝባዴ ላምትርቃለ ዝባዴ እንደተከፋ ሰው ዝባዴ እንደተከፋ ሰው ዝባዴ ትዝታ ካለም ዝባዴን እያተራመሰው ዝባዴን እያተራመሰው ዝባዴ መሶብ አልቀደለ ዝባዴ ሲሳይ ነበር ቤቴ ዝባዴ ሲሳይ ነበር ቤቴ ዝባዴ ይላወሳል እንጂ ዝባዴ ለፍቅር አንጀቴ ዝባዴ ለፍቅር አንጀቴ በሞቴ ስትእለኝ እያልኩኝ በሞቴ መውደድና ዝእየ